የሚያስብለን ችብችብ
አብሮ ይስጥልን እንትን ማርታ በሚል ትእዛዝ አዘን ነበረ።
እሺ
ምን ላይ እንደደረሰ ለማወቅ ነው።
ስልክ ቁጥርኝ ደርንሽ ዜሮ ዘጠኝ አስር
አስር
ዜሮ ስድስት
እሺ ዘጠና አንድ ዘጠና አንድ
ምንድን ነበረ product ኡ?
ሰባት አይነት product ነው።
አዎ assign ተደርጓል። ዛሬ ይወጣልዎታል።
እሺ የእንትን ስልክ ቁጥር መውሰድ እችላለሁ? የሹፌሩ?
የ driver ሊስቶች አዎ እሺ እሺ
ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ
ሀያ ሀምሳ ሰባት
ሀያ ሀምሳ ሰባት አዎ
እሺ ሰባቱም እቃ ነው የሚጫነው የተባለው?
አዎ እሱን የያዘው አንድ ስለሆነ እንትኑ location ኑ አዎ እሱን ይዞሎት የሚመጣው እሺ አመሰግናለሁ።
እሺ እናመሰግናለን መልካም ቀን መልካም ቀን።